ዘነበ እዛሚ
ዘነበ አይ እኔ ከቢሮ ነው የደወልኩልህ መሰረት ነኝ እሺ ታዟል እያሉ ነው ሂደህ አድርግሽ ሬስቶራንት ዘነበ ታዟል አለች
ታዟል እያሉ ነው ታዟል እያሉ ነው አልታዘዘም ካሉ ታገናኘኝ ላይ እነሱ እየሰራ ካልሆነ ማለት ነው
አሁን እየተሰራ ነው እያሉ ነው ወይኔ ጉዴ ኧረ እሺ እሺ እሺ በቃ እሺ ስልካቸው አይሰራም ለኛ እኛ እነሱ ማግኘት አንችልም ማግኘት የምንችለው በእናንተ ብቻ ነው ከተቻለ ማለት ነው እሺ ግን እሺ እኔ ሳሳውቅልህ ተሰርቷል እያሉ ነው ታዞ እየተሰራ ነው እያሉ ነው ካልሆነ መልሼ እደውልልሃለሁ በምን ያህል ደቂቃ ትደርሳለህ በቃ አሁን order ኡን ልጨርስ ነው። በቃ ጣ ነው order ኡን እየጨረስኩ ስለሆነ እሺ ደውል።
መልሼ በምን ያህል ደቂቃ እሺ፣ እሺ አላ ከአንድ ደቂቃ አስር ደቂቃ አንድ ደቂቃ በቃ ከዛ በላይ እሺ ደውል እሺ እሺ ደህና ነህ እሺ